ሄሎ ጤና ይስጥልን ቤስት ቤት።
እሺ ረውን ካሚል ይባላል።
እሺ አሚድ፣ እሺ ምን ነበረ?
የሆነ ብር ባርቸዋል አልጋብቶ ወደ አካውንት እንድመለስ እንፈልጌ ነው። ባርቸዋል ደግሞ እኔ አይጠቀምም።
ምን አልጠቀምም?
ባርቸዋል አካውንት የለኝም።
እሺ ብር ደግሞ ባርቸዋል አልጋብቶ ነው ወደ አካውንት እንድመለስ እንፈልጌ ነው።
ቮቸር ላይ ገብቶብህ ነው?
አዎ አዎ አዎ።
በቃ እሺ ቴሌግራም ላይ ጻፍልንና እሺ step ኡን ቴሌግራም ላይ ልክልሃለን። እሺ እንዴት መመለስ እንደምትችል እሺ እሺ። በቴሌግራም Hi ነው የምለው።
አዎ Hi ብለህ ጻፍልና እንልክልሃለን።
እሺ እሺ። አሁን አስላፋለሁ።
እሺ